ሄሎ አዎ
እሺ ከደምደ
ሄሎ ደበር ሰማን ሄሎ ወይ አይሰማም?
ቆንጆ ስል- ስልካቸው እኮ እምቢ አለኝ እዛ በርግ ቤት ስልኩ እምቢ አለኝ እኮ ነው ሄሎ ታዟል ግን ሄሎ ወይ ታዟል?
ሄሎ አይ አልተ- አልተዘዘም ግን የሆነ ምልክት አሁን ስገባ ስልካችሁ የና ስልክ መሰለኝ አርባ አምስት መጨረሻው ተደውሎ ስልክ አይከበር
OK እና ስልክ ስልክ እዛ ያለው ስልክ እምቢ እያለኝ በጣም ተቸግሬ ያለውና እኔ ስልኩን እንዴት እ፣ ማስተካከል እንግዲህ አግሱኝ። አዎ order ነበር
ምን አልሽኝ?
order ታዞ ነበር ወይ?
እ፣ ላረጋግጥ ብዬ እኮ አይ አልታዘዘም። እኔ አልታዘዘም። አዎ እሺ እሺ እሺ